ሰላም ጤና ይስጥልን። bet bet ዜናቸውን ሰላም ነው።
እግዚአብሔር ይመስገን። ምን ነበር?
አካውንት ከፍቼ ከቴሌብር ወደዛ ለመላክ ምን ያስፈልጋል?
ምን አልከኝ?
ከቴሌብር አለ እንደ የሚላክበት ለመጫወት
ምን ዲፖዚት ማድረግ ፈልገህ ነው? withdraw deposit ትችላለህ። ወደ በቴሌ ብርም በሲቢ ብርም ትችላለህ።
ሲቢ አሁን ቴሌብር ስጠቀም ምን ላይ ነው የምልከው ብዬ ነው የምልከው እህ እህ በሳንቲም ፔ ወይ ደግሞ በቻፓ
ነው አ ልከህ ካታውቅም ዲፖዚት አድርጋ አታውቅም አላውቅም አላውቅም እኮ ቴሌግራም ከተጠቀምክ እዛ ላይ ላክልክ ስቴፑን ቪዲዮ አለ ቴሌግራም ልክላለሁ አለኝ አለ በዚህ ቁጥር ልንገርክ ሺ ዜሮ ዘጠኝ ዜሮ ሶስት
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት ዜሮ አዎ ሶስት እዛ ላይ እንዴት ነው ምናምን ብለህ ጠይቀንና እንልክልሃለን
አርባ ሰባት ዜሮ ዘጠኝ ዜሮ ሶስት አርባ አራት አ ሰላሳ ሰባት አርባ ሰባት
አይ አይ እሺ እሺ